ሲሰበክ ቃል ሲዘመር ቃል ሲነበብ ቃል ሲመሰከር በውስጤ ገብቶ ምትሻውን ሳደር የላከውንም ኢየሱስ አይፈጽምም በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ ቃል ሲሰበክ ቃል ሲዘመር ቃል ሲነበብ ቃል ሲመሰከር በውስጤ ገብቶ ምትሻውን ሳደር የላከውንም ኢየሱስ አይፈጽምም በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ ጉድለቴን ያስተካክል ያለኝንም ባርኮ አብዝቶ ይጨምር ይግረት ያስተካክለኝ ላንተ ያሳምረኝ በከንቱ አይመለስ ቃል ይለውጠኝ ይግረት ያስተካክለኝ ላንተ ያሳምረኝ በከንቱ አይመለስ ቃል ይለውጠኝ ቃል ሲሰበክ ቃል ሲዘመር ቃል ሲነበብ ቃል ሲመሰከር በውስጤ ገብቶ ምትሻም ሳያደር የላከውንም ኢየሱስ አይፈጽምም በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ አጣጥም የሏጠው አንድማ ይቅረብኝ እርሜ ሆነው ነገር ገብቶ ይንቀልልኝ ቃል ውስጤን ያንሳው ንጹህ ሰው ያደርገኝ እርሜ ሆነው ነገር ገብቶ ይንቀልልኝ ቃል ውስጤን ያንሳው ንጹህ ሰው ያደርገኝ ቃል ሲሰበክ ቃል ሲዘመር ቃል ሲነበብ ቃል ሲመሰከር በውስጤ ገብቶ ምትሻውን ሳያደርግ የላከውንም ኢየሱስ አይፈጽምም በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ መስካሪው ሲናገር በማሰብ አንስማ ቃል ልቀበለው ሳይሰራኝ እንዳያልፍ እንዳልሆን ከንሰው በማሰብ አንስማ ቃል ልቀበለው ሳይሰራኝ እንዳያልፍ እንዳልሆን ከንሰው ቃል ሲሰበክ ቃል ሲዘመር ቃል ሲነበብ ቃል ሲመሰከር በውስጤ ገብቶ ምትሻውን ሳደር የላከውንም ኢየሱስ አይፈጽምም በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ በከንቱ አይመለስብኝ Thank you. ይግባ እሺ ባያድርገኝ በከንቱ አይመለስ ፈጽሞ ይለውጠኝ ቃል በውስጤ ይግባ እሺ ባያድርገኝ በከንቱ አይመለስ ፈጽሞ ይለውጠኝ ቃል ሲሰበክ ቃል ሲዘመር ቃል ሲነበብ ቃል ሲመሰከር በውስጤ